hello
ጤና ይስጥልኝ ወርቃ ነው።
አወርቁ እሺ እናቴ ከ BeU ነበር በ order number መቶ ስድስት ዜሮ ሁለት አርባ አራት የተቀበላችሁት order ምን ያህል ይቆያል?
የታሰረ ነው ማይ
ቶሎ ስጦት እሺ፣ ሰዓት እየሄደብን ስለሆነ እሺ እሺ በሶስት ደቂቃ በሁለት ደቂቃ ስጡልኝ።
እሺ እሺ እሺ